ማግኘት ይችላለሁ።
ቆይ አንዴ ይቅርታ ጠብቀኝ።
እሺ
ሄላ እሺ። እንዴት አቤት። ሄላ ማን ልበል? ይቅርታ ኤርሚያስ ነኝ። ኤርሚያስ ነኝ።
ሄሎ
ባልዬ እንዴት ነሽ?
ሰማ አለሁልሽ። ምንድን ነው ስልክሽ እኮ እምቢ አለኝ ብለው ብለው ብለው።
ተበላሽቶብኝ ነው።
thank you አዎ፣ okay። እንትን document ኡ እዚህ ቄራ አካባቢ ነበርኩኝ። ያ ሞተረኛሽ አለ እንዴ?
ሞተረኛው በእናትህ እ፣ ክፍለ ሀገር ነኝ ብሎ ነበር። ሌላ አለ ግን እ?
እዚህ ልላከው።
እ? አዎ ሌላ አለ።
ላኪውና በቃ ስልኩን ላኪልኝና እሺ፣ ወይ እዚህ አዲስ አበባ ጋር ላቀብለው።
በቃ እሺ፣ ወይ ነው ይልከዋለሁ።
በቃ ቶሎ ላኪው ታዲያ እሺ፣ ቆይ እሺ፣ ስልክህን ላይ ያዝ።
በቃ።
አስራ እ?
ሶስት ዜሮ ያዩ ዜሮ ዘጠኝ አስራ ሶስት
ስድስት እሺ፣ እ፣ ዜሮ ስድስት
ዜሮ ስድስት ስልሳ ሁለት ሰማንያ ሶስት እሺ፣ ሰማንያ ሶስት በቃ ዝም ብለሽ ስልኩንም text ካረግሽልኝ እኔ እከታተለዋለሁ። ልጁን እሺ፣ እሺ፣ text አርጊልኝ በቃ በሆነ እሺ፣ እሺ፣ እሺ እሺ እሺ፣ ኤርሚ